Hello? Hello? ሄሎ
ሄሎ ጤና ይስጥልኝ ስልምች ሰው ነው
አብራስትል የምን ማራጃ የሚወስድበት እንትን ነው ይሄ
እህ እ።
የምን ማራጃ የሚወስድበት እንትን ነው
የቤት
የምን ማራጃ ነው የሚወስደው በዚህ
የ- በዚህ ስለ ቤት እ, ግዢ እ፣ ስለ ሱቅ ግዢ እና ስለ አክሲዮን
ቤት አዎ ቤት ግዢ
ቤት ግዢ ስትል real estate ነው ይሄ
እ real estate ነው ወደ real estate ነው የደወሉት
ነው አዎ
የሚሸጣ ቦታ ነው አይደል እ?
የሚሸጣ ነው ወይ የሚገዛ ቦታ ቤት ማለት አ የሚሽ የሚሸጥ
የሚሸጥ ማለት አ ነው አ አ ሼሮች ሱቅና እንደዚሁም ቤት አለ
እና በ- የ- እነሱዎችማ ለማሸጣት ለ- ለመግዛት ከፈለግ በዚህ ማዲያ ደውሌ ለማለት ፈልገው ነው ወይ